Hello ሰላም ጤና ይስጥልኝ። ቺቺ
ጤና ይስጥልኝ። ትናንትና እቃ ነበረኝ ሽንኩርት የቀረና እሺ ዛሬ በጠብቅ ትጠብቅ ያው መሸ ማንም አልደወለም።
Okay ምን ነበረ? የትናንት ሽንኩርት ነው።
አዎ ሽንኩርት ነበር።
እስኪ ቁጥር ይንገርኛ እንዴ
የምን ቁጥር?
ስልክ ቁጥር ይህን ሰላሳ እሺ ሰላሳ አምስት ሰላሳ አምስት ዜሮ አራት እሺ ዘጠና ሁለት ዘጠና ሁለት አዎ
ብሩክ በሚለው አዎ
የት ነበረ ሎኬሽኑ?
ወይም ማዘጋጃ
ይሄ እሱ እንኳን ይወጣሉታል፣ ዛሬ ይወጣሉታል፣ ይደወሉታል።
እ፣ ተልኳል።
አዎ ወጥቷል፣ ተጭኗል።
እሺ እሺ መልካም ቀን።